ሰላም ቤት ቤት
ሁለት መቶ ሀምሳ ብር አስገብቼበት እሺ ግን አልገባም እላለሁ።
መቼ ነው?
አሁን አሁን
እሺ የቤት ቤት አካውንትን ስጠኝ።
ዜሮ ዘጠኝ ዘጠኝ አስራ ሰባት እሺ
አስራ ሁለት እሺ
ሀያ እሺ አርባ አንድ
ሁለት መቶ ሀምሳ ብር ወደ ቤት ቤት account ገብቶልሃል። እሺ
ግን እዛ ላይ ደግሞ አልገባም እላለሁ።
አሁን ገብቶልሃል። ግባና check አድርገው።
እሺ እናስታው እሺ